መልሼ የደወልኩልዎት። እሺ፣ የሚወክሉት ሰው ስም ማን ነው?
ምህረተአብ ብስራት
ምህረተአብ ብስራት።
አዎ።
እሺ፣ ስልክ ቁጥሩ?
ዜሮ ዘጠኝ ስልሳ ሁለት እሺ፣ ስልሳ ሁለት ሀያ ሰባት ሀያ ሰባት ሀያ ሀያ ሰባ ሰባት ሰባ ሰባት አዎ።
እሺ።
እሺ፣ መቼ ነገ ነው የሚገኘው?
አዎ ነገ ሰዓቱን መልሼ ደውዬ አሳውቅዎታለሁ። ምናልባት አይመቸኝም ብሏል እና እነሱን ፈቃዳቸውን የጠየኩት መልሼ ሰዓቱን እነግሮታለሁ።
እሺ፣ ፒያሳ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ጎን ያለውን ያውቁታል። ኢትዮ ቴሌኮም ዋናው አዎ፣ አዎ፣ አዎ፣ አዎ።
እዛ ነው። ለፎቶ ፕሮግራም ነው የሚገኘው።
እሺ።
ለእርሱ በቴሌ ብር account ነው የሚገባው።
እሺ፣ እሺ፣ እሺ፣ እሺ መልሼ ደውዬ ሰዓቱን አሳውቅዎታለሁ።
እሺ፣ እሺ፣ እሺ።
እሺ